ጤና ይስጥልን በሽት ቤት ቤቲ ነው የምልደው።
እንድታውቂልኝ ፈልጌ ነበረ እህቴ።
ምን አልከኝ አባት?
ቆርጬ ነበር እና እንድታውቂልኝ መናገር እችላለሁ?
አዎ አዝሜ ስልክ ከሸር የለም?
ኮድ ንገረኝና።
እሺ አስራ ሁለት እሺ አንድ ደቂቃ እሺ።
እሺ ነው።
አስራ ሁለት አስራ አንድ እሺ ሀያ ሶስት እሺ ሰማንያ
እሺ ሶስት ጨዋታ ወጥቶበታል። እሺ
እሺ፣ ደ- ሌላ ደግሞ ይልይ ሶስት ናቸው የቆረጠው እሺ ንገረኝ። አስራ ሁለት
አስራ አንድ እሺ
ሀያ ሶስት ዜሮ ዜሮ ሀያ ሶስት ዜሮ ዜሮ ይሄኛው አምስት ጨዋታ ወጥቶበታል።
እሺ አስራ ሁለት እሺ አስራ አንድ እህ ሀያ ሁለት ሀያ ሁለት ዜሮ ሰባት
እሺ ይሄ ደግሞ ስድስት ጨዋታ ወጥቶበታል። ለውስጥ ነው።
እሺ አመሰግናለሁ ማ ስለ ደወል እናመሰግናለን። መልካም ቀን